ጤና ይስጥልኝ ድር ገበያ። አቤት። hello hello፣ ይሰማል? ድምጦት ይቆራረጣል። ይሰማል? hello hello፣ ይቅርታ ጤና ይስጥልኝ፣ ይሰማል? ትንሽ ድምፅ ይቆራረጣል። ወይ መልሰው ይደውሉልን።
ሚሻሚኮ ብሎ የዘፈነ ታደሰ አለሙ ነው።
እሺ፣ የጥያቄውን መልስ ለመመለስ ነው።
ይዘውልኛል።
ይዤዋለሁ፣ ይዤዋለሁ። እድለኛ ከሆኑ ምን መልሰን እንደውላለን።
ታደሰ አለሙ ታደሰ አለሙ እሺ፣ እሺ፣
ታደሰ አለሙ
እናመሰግናለን።